ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ትናንትና ማታ ላይ ደውለህ ነበረ እና አላየሁትም።
ምን ምን ምን ነበር?
እሳት ይዘጋጅ ወደ አባይተ ማንፋቸር ነበር እንደውልልህ።
ፔዳል ባይክ
አዎ አለን።
እ እ ፈልጌ ነው። ስንት ነው ዋጋ እና አዎ እ pedal በ pedal ብቻ አይደለም የምሄደው እ እኮ አዎ፣ በቻርጀርም እያዩት ነበር ማለት ቪዲዮአችሁ ሜዳው እ
ያው እ እንትን ነው ፎኒክስ ነው brand ኡንም እንዳየኸው አ የቆየ ነው አስተማማኝ brand ነው። በዛ ላይ ደግሞ እም፣ ባትሪው lithium ion ነው ሌሎች እሺ።
መኪኖች የሚጠቀሙበት አሁን እ እና
ዋ- በ- ዋጋ ዋጋው ዋጋ ዋጋ ለማወቅ ፈልጌ እኮ አ፣ እሺ አሁን ዋጋው ማለት ነው አዲስ አበባ ነው ያለኸው?
አ
እሺ አንድ ብቻ ነው የፈለገው ወይስ በብዛት?
እ፣ ለጊዜው አንድ ለ sample እፈልጋለሁ።
እሺ አሁን 120 ሺህ ብር plus VAT ማለት ነው ወይም 138 ሺህ እ መቶ ሰላሳ ሺህ ብር 138 ሺህ ብር ነው የሚሆነው።
አዎ አሁን already ያለውን ስለጨረስን እ እ ከሁለት ወር በኋላ ነው የሚገባው። አሁን እም፣ ወረፋ ስላለ እ እ አምስት ሺህ ብር ቅድሚያ ክፍያ ከፍለክ ከዛ በኋላ ሲመጣ ደግሞ እንትን ትረከባለህ። ከዛ ሙሉ ክፍያውን ትከፍላለህ።
ቆይ እስኪ more ደግሞ እንትን ልበልና ለማማከርና
እሺ ምን ያክል ብዛት እንደምፈልግ
እሺ ያው ብ- በብዛት ስትወስድ እንትኑም እየቀነሰልክ ይሄዳል። አሁን ለምሳሌ ሀያ ስትወስድ እህ፣ በመቶ አስር ሺህ ነው እናስረክብክ። ሀምሳ ስትወስድ በመቶ ሺህ እናስረክብሃለን
በቃ እንግዲያውስ እሺ፣ እሺ
እና ደውልልኝ።
እደውልልሻለሁ።
እሺ መልካም ቀን።